ሌላ ጣና ዘገሊላ ቬሎ ክራይ ኖት።
አዎ
እኔ የምደውላችሁ ዊፕላስ ሶሉሽን ከሚባል company ነው እና okay
company አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ እንደዚህ ቬሎ ክራይ ያለበት እና እርሶ በነፃ እኛ app ላይ ተመዝግበው ሰው በቀላሉ ተጠቃሚ በቀላሉ እንዲያገኙት ማድረግ ነው። እርሶ የሚፈልጉት ነገር app ኡ ላይ register ተደርጎ በቀላሉ ሰው ያገኙታል ማለት ነው። በተጨማሪም ደግሞ በጣም ብዙ ተጠቃሚዎች አሉን። እንደዚህ አይነት service ኦች ብቻ አይደለም እንሰጣቸው እና እንደ ራይድ ዊ ፕላስ የሚባል ታክሲም ስላለን በጣም ብዙ ተጠቃሚዎች አሉ እና እዚህ app ላይ store ኡን ለማስታወቅ እንዲመዘገቡ ነበር። በተጨማሪም ደግሞ ከተመዘገቡ በእኛው ሰራተኞች፣ በእኛው ካሜራማኖች፣ በእኛው advertising እንትኖች store ዎት እርሶ በሚፈልጉት መንገድ አጫጭር ቪዲዮዎችን ለቲክቶክ እና ለ social media የሚሆኑትን እንሰራለን እና ፈቃደኛ ከሆኑ link ኡን ልከንሎት ቢመዘገቡ ብዬ ነው።
እሺ ላኪውና እሺ እሺ እናመሰግናለን።
ወይንም ማለት